ሄሎ ፒኒስላ ጉስቱ ቤት
ጉስቱ አድርጌ አልገባልኝም ነበረ። ትላንትንም አልክቼም ነበረ።
መች ማታ ነው? ትናንት እ እ ትናንት ማታ ነው።
ትላንት አዎ፣ እሺ። ስልክ ንገረኝ። ቤስቱ ቤት ስልክ።
ዘጠኝ አስር እሺ ሀያ ሰባት ዘጠና አምስት ዜሮ አምስት
ዘጠና አምስት ዜሮ አምስት ስንት ብር ነው አባ?
ሁለት ሺህ ሁለት መቶ
ስንት?
ሁለት ሺህ ሁለት መቶ
ሁለት ሺህ ሁለት መቶ አዎ።
በሳንቲም ነው?
አዎ በሳንቲም በሳንቲም ላይ አዎ
deposit የሚያደርገው ኧረ ውስዶ withdraw። እሺ አሁን check አድርገው። እሺ ቤስት ቤት account ላይ ነው ያለሽ።
እ እ አሁን ቤስት ቤት account ን check አድርገው።
check አድርጌ ነበር አሁን ከአምስት ደቂቃ በፊት አሁን አድርገው። አሁን አሁን
እሺ እሺ